ቄም ዋናን እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከደመና የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኢያቄም ዋና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከደመና የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኦ ጽርሐ ክርስቶስ ማርያም አንቺ ነሽ። ኦ ጽርሐ ክርስቶስ ድንግል አንቺ ነሽ። ኦ ጽርሐ ክርስቶስ ማርያም አንቺ ነሽ። ኦ ጽርሐ ክርስቶስ ድንግል አንቺ ነሽ።